hello ጤና ይስጥልኝ ቤት
አብረሽ ዊዝዶ አድርጌ ነበረ በዚህ ቁጥር እሺ
total ስንት መሰለ አስራ ስምንት ሺ አምስት መቶ አካባቢ ነው። ግን የተለያየ ነው። ሁለት ሺ ሁለት ሺ አራት ሺ ምናምን እንደዚህ ናቸው።
okay ዛሬ ነበረ
አ አሁን አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ፍሬ ነው።
እሺ ችግር የለም አይሎታል እሺ መስመር ላይ ጠብቅ ወደ ቴሌብር ነው አዎ በዚህ ቁጥር
okay እሺ ሁሉንም confirm አድርግሎታል እሺ ይገባል አሁን ይገባል እየገባሉት ነው አይደል አዎ እየገባ ነው። አንድ ሺ አምስት መቶ ገባ፣ ከዛ ሁለት ሺ ገባ።
እሺ እሺ
አንድ ትቀራለች hello አዎ ሁሉም ወይ አንድ- ገብቷል አዎ
አንድ ይቀራል መሰለኝ።
እሺ አዎ ስምንት text አንድ ይገባሉታል አንድ አዎ አዎ ገባልኝ። አሁን ገባ።
ገባቸው thank thank thank እሺ እሺ ለደወሉና አመሰግናለሁ መልካም